know. You know,
አቤት አቤት
ጤና ይስጥልኝ።
ጤና ይስጥልኝ።
እግዚአብሔር ይመስገን። ኢትዮ ችክን አዎ ኢትዮ ችክን
message ይገባልኛል ስልክ፣ እኔ አላስገባውም፣ ግን message ይገባልኛል ስልክ የተቆረጠበት ባለው የሚል እህም። አንቺ ግን አላዘዝሽም፣ ገንዘብ ዶሮ አላዘዝሽም።
አዎ
እ፣ መቼ ነበር message የገባልሽ?
ኧረ በጣም በተከታታይ አንዴ ምናምን እኮ አይደለም፣ በጣም ብዙ ነው የሚገባልኝ። መቶ ሺህ ብር የገ- መቶ አራት ሺህ ብር የገባበት ምናምን።
በዚህ ሳምንት ነው።
አዎ አሁን መቼ መቼ መሰለህ እናስረክባል የሚለው ሀያ ዘጠኝ አስራ አንድ ሀያ አራት አንቺ ግን አንቺ- ገንዘብ አላስገባሽም አይደለ?
እኔ አላስገባውም፣ ግን ከዚህ በፊት እናንተ ጋር እኔ ማዝዝ ነበር ዶሮ ምናምን እንደዚህ ጫጩት ማለት ነው።
እሺ ድንገት በእኔ ንግድ ፍቃድ ምናምን እየሰሩ ይሁን አላውቅም። እንግዲህ እሺ፣ ምናልባት እንዴት በስልኬ ይገባል message ኡን በሀ አዎ፣ እሺ፣ message ኡን forward ታደርጊልኛለሽ አሁን በሚነግረሽ ስልክ ቁጥር ላይ
ቆይ እሺ፣ ለያዘ ስልክ ስልክ ቁጥር ልንገረሽ እና ስልክ ያዥና እሺ አ- ዜሮ ዘጠኝ አርባ ሶስት
እሺ ሀምሳ ሰባት
እሺ
ዜሮ ዘጠኝ አርባ ሶስት አልሽ ዜሮ ዘጠኝ አርባ ሶስት ሀምሳ ሰባት ሀምሳ ሰባት ሳይሆን ዜሮ ሰባት ሀምሳ ሰባት
አርባ ሶስት ዜሮ ሰባት
ሀምሳ ሀምሳ ሰባት ሰባት ሰባ አንድ አዎ ሰባ አንድ አዎ
እሺ፣ በዚህ ላክልህ።
አዎ ሁሉንም የገባውን message እ፣ እም።
forward አድርጊልኝ። ምናልባት ምንድን ነው የተሳሳተ ሊሆን ስለሚችል system ኡ አዲስ እየተሰራ ያለ system ነው እና እ፣ እሱን ለማር check ለማድረግ እ፣ forward አድርጊልኝ እሱን በቃ check አድርግና እንትን በለኝ እሺ። ለእኔም አሳውቀኝ ማለት አስ- አሳውቅሻለሁ። አዎ።
ለእኔም ጉዳት ስለሚኖረው ስልክሽን ንገረኝ እስቲ ዜሮ ዘጠኝ ሀያ ዘጠኝ ሀያ አስራ ሰባት አስራ ሰባት አስራ ዘጠኝ አስራ ዘጠኝ አስራ አምስት አስራ አምስት ስምሽ ማን ነበር?
መጽሔት እ?
መጽሔት በጽሔት ነው አዎ መጽሔት መጽሔት። እሺ፣ እሺ፣ ጥሩ።
እሺ፣ እሺ።
አመሰግናለሁ።
እሺ እሺ